ጤና ይስጥልኝ ቢጫ ኢትዮጵያ ባህል ነኝ። እባክዎትን ምን ልርዳዎት?
እንትን ማወቅ ፈልጌ ነበረ እናቴ ማለት ጊዮርጊስ ድራፍት አዲስ መኪኖች እየዞሩ ነው እና ከነዛ ማውረድ እንችላለን እንዴ?
አዲስ መኪኖች ማለት
ማለት እንደዚህ እስካሁኑ የቢጫ የመኪና ሳይሆኑ ሌላ አንድ ባ- መሰለት ነው። ባለፈ የሆነ የእንትን የሜታ መጣ ድራፍት ነው። ከዛ ደግሞ ዛሬ ደግሞ የሆነ ኦባማ መጣ።
አንድ ጊዜ መስመር ላይ ጠብቁኝ ደንበኛችን።
እ እ?
አንድ ጊዜ መስመር ላይ ጠብቁኝ። አንዴ እሺ ቆይ ና
መስመር ላይ ያሉ ደንበኛችን አ ይቅርታ ስላስጠበቅኩት አንድ ጊዜ information አጣርቼ መልሼ እደውልልዎታለሁ።
አቤት አቤት information አጣርቼ መልሼ እደውልልዎታለሁ።
okay እሺ እሺ